ጤና ጤና ይስጥልኝ።
ይስጥልኝ። Afriwork ነው የምንጠጣው።
ትናንት ተመዝግቤ ነበር as employer እሺ
ግን ያው review አድርገን እናሳውቅሃለን ተብሎ ቆየ ብዬ ነው።
እ፣ okay መቼ ነው? ትላንትና ነው register ያደረጉት በካምፓኒ አዎ፣ በካምፓኒ ያው ግን ቆየ። apply I mean approval ተደረገለትም እስካሁን exactly ያው license ልክ ያለ መታወቂያ ልክ ያለ እ፣ አዎ።
ግን approve አልተደረገ እሺ የ company ስም ምንድን ነው?
Pathnet Systems PLC ይቅርታ ምን አሉ? አይሰማም።
ፓዝ ፓዝኔት ፓዝ
ፓዝ መንገድ ፓዝ ፓዝ PAT.
ኦኬ ፒኤቲ ኤች
ፓዝኔት ፒኤቲ ኤች አይደለ?
ኔት ሄላ ፓዝኔት
አስሜት ወይ Pathnet Systems
እሺ ቅርታ ወይ spelling ኡን ይነግሩኛል እየተደማመጥን ስላልሆነ
አይደል?
path ነው ያሉኝ አይደለ PATH አዎ ኔት አንድ ፓዝ ኔት
ኔት አዎ ፓዝ ኔት ሲስተምስ
ኦኬ ፓዝኔት ሲስተምስ
ያ
እሺ ዜሮ ዘጠኝ ይሄኛው ስለማያሳየኝ ነው system ኡ ዜሮ ዘጠኝ አንድ አንድ እሺ ሀምሳ አንድ እ አርባ ሰባት አርባ ሰባት ስልሳ አንድ ስልሳ አንድ አዎ እሺ Pathnet ያሉኝ አንድ ላይ ነው አይደለ PATH NET አዎ one word ነው path net PATH NET አይደለ ለምን እነሱ በ company ሲፈልጉት እንዳያጡት ብዬ ነው አዎ ልክ ነሽ path PATH እዛ net one word ነው path net NET ለብቻው ነው እንዴ
አትለያያቸውም path እና net ን አትለያያቸውም okay አንድ ላይ ነው one word የሚጠራው አዎ፣ ፓዝ ፓዝኔት ኔት ሲስተምስ አያ
በቃ እሺ ልንገራቸውና እደውልልዎታለሁ።
እም፣ ስልክን ይዘሻል አዎ አስራ አንድ ሀምሳ አንድ አርባ ሰባት ስልሳ አንድ
ሀምሳ አንድ ዜሮ አስራ ዘጠኝ አንድ አንድ አንድ ሀምሳ አንድ አርባ ሰባት ስልሳ አንድ ስልሳ ልክ ነው ልክ በቃ ነው።
እደውልልዎታለሁ ያለውን ነገር።
ኦ፣ thank you።
እሺ hello hello አሁን ወይ።
check አድርገውታል እንዴ? ግን
አዎ አሁን check አድርጌው ነው እኮ እንትን ግን approve አልተደረገም still ነው።
አልተደረገም። ይኸው አድርጌልሽ አድርጌ ነው የደወልኩልሽ።
በቃ እሺ እንደዛ ከሆነ አንዴ check ያድርጉት ስለሚሉኝ ነው እንደዛ የጠየኩት።
አዎ አይ check አድርጌዋለሁ። ምንም message የመጣ ነገር የለም። approve ሊሆነ የሚል ነገር የለም።
በቃ እሺ አሁን እደውልልዎታለሁ ልንገራቸውን ነው።
ጥሩ እሺ መልካም ቀን።
ቻው